Habla, Simei. Dígalo. ሄሎ ሄሎ፣ አቤት።
እሺ፣ ሰላም ናችሁ?
ሰላም፣ እንዴት ነህ? ምን እንርዳ?
እንዴት ነው? ሳይደወል ብር ማግባት አልቻልክም እንዴ?
አይ ይቻላል። አልገባኝም።
እና በቃ ሁልጊዜ መደወል ነው። ከዛም አ- ገንዘብ ይቆርጣል። ለማንኛውም አሁን አ፣ ብር ወደ ብር ትናንትና ልክ አልገባም ወደ account እሺ፣ አሁን በደወልክበት ቁጥር ነው bet የምትጠቀመው?
በአይደለም በሌላ ነው።
በሌላ ነው። እሺ፣ አንዴ ትነግረኛለህ። check ላድርግልህ።
ዜ- ዜሮ ዜሮ ዘጠኝ ዜሮ- ዜሮ ዘጠኝ እሺ፣ ዜ- ዜሮ ሁለት እሺ፣ አርባ ስምንት እሺ፣ ዜሮ ስምንት ዜሮ ስምንት እሺ፣ ስልሳ ስልሳ ሁለት
እሺ። ስንት ብር ነበር? ይቅርታ፣
ይኸው በ- አልገባ አል- አልወጣም እንትን ሲጠይቅ አል- አልወጣም ሀያ ዘጠኝ ነው፣ ሀያ ሶስት እኔ እንጃ በ- ሌላም ውጭ ነበረ ሁለቱም አልገባም ሀያ ሶስት እና ሀያ ዘጠኝ
እሺ።
በዚህ account ነው በሌላ ነው እኔ እንጃ ገና
check እያደረኩልህ ነው።
እሺ ለማንኛውም check አድርጎ ስንት ብር ነበር ያልከኝ? ቀኑ ያ- ያወጣኸው ብሩን
ሀያ ዘጠኝ እና
አን- በአንዴ ነው?
አይደለም እሺ፣
ሀያ ዘጠኝም አንድ ጊዜ ከዛውም ሀያ ሶስት አይ እንደሱ የለም እዚህ ላይ እዚህ ላይ የለም። በአራት አስራ አምስት ሺህ ብር አለ።
ሀያ ስንት ነው አለ
አሁን በነገርከኝ ቁጥር እ
እ፣ አስራ አምስት ሺህ ብር አለ በአራት ትናንትና ማለት ነው። ከዛ ደግሞ ሀምሳ ሺህ ብር አለ ወስዶ የተ- ገብቷል ሀምሳ ሺህ ሀምሳ ሺህ ገብቷል እ፣ ከዛ ከዛ ደግሞ ከሀምሳ ሺህ በኋላ አስራ አምስት ሺህ አለ
አስራ አምስት ሺህም ገብቷል ገብቷል። እሺ ሌላ ቁጥር ነው ማለት ነው።
አዎ በቃ ሌላ ቁጥር መሰለኝ። እሺ አሁንም ያዝ። አዎ እሺ አሁንም ያዝ። ሌላ ሌላ ቁጥር እሺ ዜሮ ዘጠኝ ዜሮ ዘጠኝ እሺ አ አይደለም ዜሮ ዘጠኝ ሰባ አምስት እሺ
ሁለት መቶ
ሁለት መቶ ሶስት መቶ አስራ ሁለት
እሺ
በዚህም ቼክ አድርጎ ምንም ሀያ ዘጠኝ እና ሀያ ሶስት አይደለ ሀያ ዘጠኝና ሀያ ሀያ ሶስት ሶስት አዎ እሺ።
ሀያ ሶስትም አለ አይደለም አዎ ሀያ ዘጠኝም ሀያ ሶስትም አለ በቃ አዎ እሺ አስገባዎች እሺ እሺ
እሺ እናመሰግናለሁ እሺ እሺ ትንሽ ቆይታ ሞክረው እሺ እሺ እሺ